ጤና ይስጥልን ሀና እባላለሁ ጉዳይን የደወሉት እባክዎ ምን ልርዳው?
አመሰግናለሁ። ሄሎ በ application custo- እንትን ሰራተኛ electrician ይሰማል? ሄሎ
ሄሎ ይሰማል። ምን አሉኝ? ይቅርታ
አ በዚህ በ application ለመጥራት እየሞከርኩ ነበር customer ሄሎ አይሰማም? ሄሎ ሄሎ ሄሎ ሄሎ